ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ተቋርጦብኝ ነው።
እሺ እንትን ለተማሪ ላፊዝ ነበረ እጹብ ድንቃት አሉ
ምን አሉኝ?
እጹብ ድንቃት አሉ ልቆርጥ ነበር የተማሪ እሺ እሺ ይቻላል።
እጹብ ድንቃት አሉ ተማሪ ነች ድሬዳዋ ዩኒቨርሲቲ እሺ
እና ስልክ ስልክ ነው?
ልስጥሽ? አዎ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ስምንት ሰላሳ ስምንት ዜሮ ስምንት ዜሮ ስምንት ሰላሳ አራት ሰላሳ አራት ዘጠና ስምንት ዘጠና ስምንት እሺ እንዴት ነው የተማሪ- መክፈል የምችለው?
account ልላክልዎትና በ account ማስገባት ይችላሉ።
በቃ እሱን ነው ይዛ የምትመጣው?
screenshot አድርጋ አዎ ያስገባችበትን አዎ ለእሷ ልክላትና እሷ ይዛ ትመጣለች።
እሺ
በቃ እሺ፣ አመሰግናለሁ።
አመሰግናለሁ።
text አድርጊልኝ account።
እሺ አሁን አደርጋለሁ።
እሺ እሺ መልካም ቀን